Hello Hello ወይ እ ዳንኤል ሙሉጌታ ነው እንዴ?
አዎ ነው ፈለቀ እኮ ስትለኝ ግራ አጋባኝ አይ ዳንኤል ሙሉጌታ
እኮ ዳንኤል ፈለቀ ስትለኝ ዳንኤል ሙሉጌታ። እሺ ተሳስ- የፒኤሚ ነው የትኛው ነው ማሽን? የቤት ፋሞ ነው
ምን አልሽ?
የትኛው ነው ማሽን?
እኔ አላቅም እናቴ፣ ተወካይ ነኝ እኔ እኮ ሰጥቼ ነበር እና ምን ተሰርቷል ገቢዎች መፈረም ነው ብላኝ ነበር።
እሺ አይ ፈለቀ ስትለኝ እንትን check ላድርግ ብዬ ነው።
አይ ዳንኤል ሙሉጌታ ነው።
ኪኑ ሶስት ዜሮ ሀምሳ ሶስት ሰላሳ ሶስት ሶስት ሶስት ሰማንያ እኮ ሶስት ሰማንያ ሶስት ነው።
አዎ እሺ ስምንት ብለኸኝ እንትን ስፈልግ ስፈልግ ስለቆየ ሶስት ሰማንያ ሶስት ይቅርታ እናቴ፣ ሶስት ሰማንያ ሶስት ነው። ዳንኤል ሙሉጌታ ፈቃዱ።
እሺ በቃ ቼክ አድርጌ ላሳወቅሽ።
እሺ እናቴ